હેલો હેલો હેલો
હા દિનેશ દલી માંડ બસ હા ભાઈ
માંડ બસ ಏನ್ ಸ್ವಲ್ಪ ಏನ್ ಸ್ವಲ್ಪ ಸೊಮಾಲಿ ಹಾಕುದ್ರ
சரிங்க இல்லம்மா வாரீங்க
ನಾವು ಏಕೋಂಕ ಸೋಮಾಲಿ ಕೈ ಇರಲಿ
የለማ ሶማሌኛ አማርኛ ነው ಹಾ አማርኛ ነው ያለው ይቅርታ
አማርያ አማርያ ሳይሆን ስልኩ የቆንቃ አማርያ ቀየርልኝ
ሶማሌኛ አልችልም አማርኛ ይችላሉ ትንሽ ትንሽ
በአማርያ ከሆነ ምን በአማርያ አይደለም እንዴ የምናገረው
እሺ ምን ልታዘዙ
ስሜ አለ ይሰማኛል ምን ልርዳው
ቆንቃ ቆንቃ ነው ያልኩህ ቆንቃ
ምን ፈለጉ ምን በሶማ- ቋንቋ በሶማልኛ ቀይር ነው ያልኩህ
ለጊዜው አማርኛ ነው ያለው እናስተካክላለን ወደፊት
አባ እስቲ ደውል በአማርያ ስለሆነ በ- በ- በሶማል ነው የምንፈልገው በሶማል ቀይር እሺ እናስተካክላለን እንደ አስተያየት እንቀበላለን እሺ እንደዚህ አድርገው እሺ እሺ